Hello ሰላም ጤና ይስጥልኝ ቤተሰቦች ከዳር ነኝ እባክዎ ምን ልርዳዎ?
deposit አላደርግልሽ ነበረ ከቴሌ ወደ ክሮም። አቤት ምን አልከኝ?
ከቴሌ ብር ወደ ክሮም ለማድረግ deposit ሳደርገው እምቢ አለኝ።
deposit ነው?
deposit አዎ።
message ኡን ማለት ቴሌግራም ላይ ላኩልንና ይጠብቁን እሺ።
እ?
message ኡን text message ደርሶታል አይደለ? ከቴሌብር ወይም ከሲቢ deposit ካደረጉበት እ፣ የባንክ አማራጭ የተላከሎት የጽሁፍ መልእክት አለ አይደለ?
አይ ምንድን ነው እኮ ከቴሌ ወደ ክሮም ለመሙላት እኮ ነው።
እ?
ወደ ክሮም ለመ ከቴሌ ወደ ክሮም ለማድረግ ብሩ ማለት ነው።
Okay deposit ለማድረግ የሚጠበቅ የሚፈልጉ የሚያስፈልገውን process ፈልገው ነው step ኡን ነው?
አይ process ኡ ሳይሆን አይ አደርግልኝ አለ እምቢ አለኝ። የሆነ connection የሆነ ነገር እያለ እምቢ አለኝ።
ምን እንደሚለው ቴሌግራም ላይ ወይ screenshot አድርገው ይላኩልን እሺ። ምክንያቱም system እየሰራ ነው።
ሲሰራ ና እና እምቢ አለኝ። connection እና system ኡ እየሰራ ነው። connection ኡን አስተካክለው የሞክሩት refresh አድርገው ወይ ደግሞ እምቢ ካለው እንደዛም ሆኖ እምቢ ካለው መልሰው screenshot አድርገው ምን እንደሚለው ይላኩልን እሺ።
በምን ልከዋለሁኝ?
ቴሌግራም ቴሌግራም ላይ ምን ማለት ቴሌግራም ላይ ምን ብሎ ይመጣልኝ? ያኔ እናንተ እንትን ሲል ዜሮ ዘጠኝ እሺ ስልክ ያዙና በእሱ save አድርገው መላክ ይችላሉ።
እሺ ንገረኝ።
ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
አርባ አራት ሰላሳ ሰባት አርባ ሰባት